ሄሎ ጤነስ ነኝ አይደል?
እሺ ቅድስት ስልሳ አራት ሀያ ስድስት ማለት ነው። ከስተማር ስልኳ አይነሳም።
ስልሳ አራት
አምሳ አራት አምሳ አራት ሀያ ስድስት
ሀምሳ አራት ሀያ ስድስት ከስተመሩ ስልክ አላገኛል።
ማን ነው ስምህ?
ደጉ
እም?
ደጉ ደጉ
እሺ ደጉ እዚህ እናሳውቅልሃለን። ከአስር ደቂቃ በኋላ መልሰህ ደውል።
ሰው